hello
ሰላም ጤና ይስጥልኝ።
ጤና ይስጥልኝ።
አቶ ነዋይ?
አዎ ነዋይ ነኝ።
እሺ ከ We Plus Solution ድርጅት ነው የምደውለው።
እሺ የትራንስፖርት አገልግሎት ነው የምንሰጠው እና ለአሽከርካሪዎች ለየት ያለ ነገር ይዘን መጥተናል።
እሺ እሺ ድርጅታችን ከእያንዳንዱ trip ላይ አስር percent ነው የሚቆርጠው እህ፣ እና ከሱ ላይ አራቱን percent ለአሽከርካሪዎች መልሰን የምንቆጥብ ይሆናል okay እና ይህንን ያደረግንበት ምክንያት አሽከርካሪዎች የሚገባቸውን ጥቅም እያገኙ ነው ብለን አላሰብንም እና የወደፊት ጡረታ ሕክምና የላቸውም።
አዎ ስለዚህ ይህን ክፍተቶች አይተን አሽከርካሪዎች በጋራ የሚቆጥቡበትን ስርዓት ይዘን መጥተናል እና እንዴት አዎ።
ያስባሉ ይህንን ሀሳብ እንዴት
እሺ።
አዩታል? ይህን ሀሳቦች ከወደዱት We Plus Solution Provider የሚል application አለን። እየሰሙኝ ነው?
አዎ እየሰማው እሺ We Plus Solution Provider የሚል application አለን። እሱን አውርደው መጠቀም መመዝገብ ይችላሉ። ከ Play Store እና App Store ላይ ያገኙታል።
ምን application ነው?
We Plus Solution Provider text አደርግሎታለሁ። ስልክ ቁጥሩም አብሮ አለው። በዛ ላይ እ፣ ስለ application ኡ እ፣ እንዲሁም ሌላ ጥያቄዎች፣ ሀሳብ፣ አስተያየት ካሉት መጠየቅ ይችላሉ።
እሺ
እሺ፣ አመሰግናለሁ። መልካም ቀን።
አሜን። እሺ